ሰላም ጤና ይስጥልኝ።
ሰላም እንዴት አልሽ?
ሰላም አለን።
አለን እግዚአብሔር ይመስገን። አረብ ዕለት ያዘዝኩት ዕቃ ደረሰኝ እስካሁን እናቴ። ሄላ ሌላዋ ቤት አንድ ቆይ እሺ ሰናይ
አህ ነይ ይመጣል ይመጣላችሁ። አይ በሰናይ ሳይሆን የታዘዘው በሌላ ስልክ ነው። ቁጥሩ ልንገርሽ።
ማን በሚል ስም ማን ነው?
ብሩክ አብ በሚል ነው create ያደረገው።
ፓስታና አዎ።
ድንች
አዎ ብዙ ነው። ፓስታ፣ ድንች፣ ሽንኩርት በብሩክ እ፣ አብ ሁለት ቲማቲም ብቻ በብሩክ አብ ሁለት ብቻ ነው የታዘዘው ድንችና ፓስታ። okay ፓስታ አይ almost አምስት ነገር ነው ምናምን ያዘዝነው ከትናንት በፊት እና በያዝ ሁሉም አልደረሰንም። check አድርጌ በያብጸጋ ነው በያብጸጋ ነው የሚሆነው።
እሷም አንድ ላይ ነን ከእሷ ጋርም አንድ ላይ ነን እና እ፣ እሷም እ፣ እንትን አላት ምንድን ነው የሚባለው እ፣ በሶስት ሆነን አይደል የምናዘው የሚከፈለው አዎ፣ አዎ።
እንደዛ ስለነበረ እሷም ሳሚ በሚልም የተከፈለ አለ
okay።
እም፣ ግን create በአስራ አራት የተደረገው የታዘዘው?
አዎ እኮ create ስድስተኛ የተደረገው ወር ላይ በብሩክ በአስራ አብ- አራት
አዎ ቅ- ቅዳም ዛሬ ማን ነው ቀኑ? ሰኞ አይደል? አርብ ነው ቅዳሜ እንዲደርሰን ብለን አርብ ነው ያዘዝነው።
በሀያ አንድ የታዘዘ order አለ። በሀያ አንድ ግን ብሩክ አብ ላይ ነው።
እኮ ብሩክ እሱን አብ እኮ ነው የምልሽ።
በሚል ማለት ነው።
አዎ ብሩክ አብ በሚል ያ- ያብ የታዘዘ ጸጋ ያብ ጸጋ ተቀብላለች።
እሷ እ፣ እሷ ከፍላለች። አንድ ላይ ነው የሚመጣው። እኛ አካባቢ ነው order እ፣ ቦታውን እ፣ ይሄ መቅዶኒያ አካባቢ አያት መቅዶኒያ አካባቢ እንዲደርሰን ነው ያደረግነው መድኃኒዓለም ጸበል ላይ ማለት ነው።
so የያብ ጸጋን ተቀብለዋል ማለት ነው።
አሁን አልተቀበልም። የትኛውም አልመጣም ገና ሁሉም አልመጣም። ትናንት ደውለንላችሁ ነበር እና ሹፌሩን ስልክ ሰጣችሁን። ሹፌሩ ምን አለን? እ፣ መኪና ተበላሽቶብኝ ነው እ፣ የዘገየሁት ዛሬ እንደውላለን አለ እና እሱም አልደወለም እስካሁን።
ትላንት ደውለውም አላሳወቁም። በዚህ ስም no ደውለናል። በዚህ ስልክ ሳይሆን ስልሳ ስምንት ቤት በራሱ እ፣ create በተደረገበት ስልክ ደውለን ነበር እና ይሄ አቮካዶ ምናምናምን ማዘን ስለነበረ ምናልባት ከእናንተ ወጥቶ ከሆነ እንዳይባሽ ነው።
okay። አቮካዶ
አዎ አቮካዶም አለው እም፣ ሽንኩርት አለው፣ ፓስታ፣ እም፣ ሊደር ቲማቲም ደውሉ የተሻለ ይሆን ነበረ። እር- እርሳ okay።
እና ማታ ላይ ነው ያዘዝነው።
አቮካዶ እ?
አቮካዶ በእርሶ በጣም በያሰኛ ወር 24 ላይ ነው የታዘው።
ኖ በዚህ አቮካዶ አይደለም ያልኩሽ ያለ እ፣ እንትን ሆኖ ነው በያዝራና ያልኩሽ።
ብሩካብ አዎ፣ እና በብሩ- ያልጸጋረን እያዝናሉ አዎ በሁለት ተቆርደር አልመጣልኝም ነው የሚሉት።
እኮ አዎ፣ አልመጣም። በሱ የታዘዘው አልመጣም። ትናንት በዛው እ፣ ብሩክ አብ በሚለው ስልክ በተመዘገበው account ላይ ደውሎ ነበረ ልጁ ራሱ ሲደውል የወ- መጀመሪያ ያው ቅዳሜ እንዲደርሰን አይደል አዘነ የነበረው ቅዳሜ አዎ።
ደውለው የቦታ ለውጥ ተደርጎብን መኪና ተሳስተን ጭነነው ነው እና እሁድ ይመጣላቸዋል አሉ። ከዛ እሁድ ሲጠብቀው አለ ልጁና እሁድ አልመጣም ለትናንት ማለት ነው። ከዛ አዎ።
ሲደውልላቸው already ተጭኖላቸዋል ምናምን ብሎ የ- የሹፌሩን ስልክ ሰጠው። በወቅቱ ልጁ ስልኩ አይሰራም። ጠዋት ደወልንለት ዛሬ ትናንት ስልክን ሰጥተውን ነበረ አልደረሰንም ስንለው እ፣ የመኪና ብልሽት አጋጥሞ ነበረ ሪፖርት አድርጌያለሁ አሁን እቃው እጄ ላይ ነው ያለው እደውልላችኋለሁ አለ ይሄን ያለን ጠዋት ነው እና እኛ እየጠበቅነው ስለሆነ ቤት እ፣ እንዴት ነው የሚሆነው ነው ችግር የለም እሺ፣ እኛም ደውለን check እናደርጋለን። ያው ካልሆነ የማይቻል ከሆነ ለእርሶ ጋር ለማድረስ ለ- ተመላሽ ሆኖ ነገ እንዲደርሶት ነው ማድረግ ይቻላል።
አዎ ግን በጣም እየተላለፈ ከሆነ መሀል ላይ እንዳይበላሽ ነው አሁን አቮካዶ ምናምን ቲማቲሙ ምናምን እንዳይበላሽ check አድርጊልኝ አቮካዶ በማን ነው ያዘዙት?
በብሩክ አብ በሚለው ብሩካብ ላይ ሁለት order ብቻ ነው ያለው። ፓስታና ድንች ብቻ ነው ያዘዘው ብሩካብ።
እሺ ያብጸጋ በሚለው ያብጸጋ ያጸጋ ከዛ እ፣ የተከፈለው በሶስቱ ነው አዎ፣ በብሩክ አብ በሚል ተከፍሏል በያጸጋ እና ሳሚ
ሳሚ ሳሙኤል አዎ ሳሙኤል በሚል ሳሚ ወይ እንደዛ አልመጣልኝም። ያብጸጋ ላይ ግን ቀይ ስር አዘዋል። ካሮት፣ አዎ ቃሪያ፣ ቀይ ስር ድንች፣ ጥቅል ጎመን አዘዋል።
እም፣ ወይ በቃ እሺ ራሱ እ፣ እዛ ነው ሲስተሙ ላይ እስኪ በራሱ ይደውና ወይ አድርጉ ችግር የለውም። እኛውን ደውለን እኮ ቼክ እናደርጋለን። ያብጸጋን እና ብሩክ ጋር ደውለን አቀበል ወይ ደውላችሁ ቼክ አድርጉ። አዎ፣ እሺ። እና እየበቃችሁ ስለ እሺ፣ ችግር የለም እናሳውቃለን።
እሺ